ሄሎ
Hello፣ ሰላም ቤት ነው?
አቤት ስጥልን። አቤት
October አንድ ላይ
ምን አልከኝ?
October አንድ ላይ ሶስት መቶ ዘጠና ረግቼ ሳን አልገባም።
መቼ ነው?
October አንድ
Okay ትናንትና።
አዎ፣ ትናንትና ስንት ብር ነው?
ሁለት ሺ እና ሶስት መቶ እሺ ትንሽ ጠብቃቸውና አንድ ላይ ሊያስገቡት ነው። እሺ በአሁን system አቸው እየሰራ ስለሆነ ይለቁላቸዋል አንድ ላይ።
መቼ?
አሁን እየሰሩ ነው።
አሁን አዎ አሁን እየሰሩ ነው። ትንሽ ታገሳቸውና ያው ያስገቡላቸዋል።
ዛሬ ሙሉ ነው እንደዚህ የምትሉት እኮ ጠዋት አይደለም እንደዚህ ይኸውልህ፣ አሉ።
መጀመሪያ system አቸው fail አድርጎ ነበር። ለዛ ነው።
አይ
እሺ
አሁን እርግጠኛ ነው ይለቀቃል።
አሁን ይለቀቃል። ይኸው እየ- እየተደወለላቸው ለነሱም።
እሺ እሺ አባቴ